ሄሎ ሰላም ሰላም ሄሎ አሁን የደወልኩልኝ እናት ትራንዛክሽን አይዲ ላክሽላቸው።
መኪነክ አዎ ልክ ያለው ኦኬ። እሺ ሌላ ቁጥር አላችሁ? አይነሳም።
መጨረሻው ስልሳ ሰባት አይነሳም
ስልሳ ሰባት ስልሳ ሰባቱ የለኝም። መጨረሻው መጨረሻው መጨረሻው አስራ ስድስት እሺ ልንገርህ ቁጥርና ደውል እስቲ። ልክ ላቸዋለሁ እኔ ግን መልስ አልሰጡኝም እስካሁን። ዜሮ ዘጠኝ ሰላሳ ሁለት ዜሮ ዘጠኝ ሰላሳ ሁለት ሀያ ሰባት
ሀያ ሰባት ሀያ ስልሳ ሰባት ሀያ ስልሳ ሰባት አ እሺ አመሰግናለሁ።
እሺ